Hello hello፣
ይሰማል ይሰማል?
እ ይሰማል አይደል?
አዎ። ምን ልርዳዎት?
የሚረዱኝ ማለት ነው።
እ
የኢትዮጵያ ሬዲዮን አገልግሎት አልሰጠን አለ የምን እ ኤፍኤም አይ፣ የ- የኔ ጌታ ይሄ ተሳስተዋል። ይሄ የጠብታ የአምቡላንስ አገልግሎት የምንሰጥበት ስልክ ነው። ስለዚህ ተሳስተዋል፣ እ ነው ተሳስተዋል።
ለዛ ነው።
አዎ፣ ይሄ የአምቡላንስ አገልግሎት የምንሰጥበት ስልክ ነው።
አሀ እንደዛ ኢትዮጵያ ነው።
ሬዲዮ አይደለም። አዎ፣ ተሳስተዋል።
እ ለምንድን ነው ግን እንደዚህ ከ-
የኔ ጌታ ተሳስተዋል።
እሺ እሺ